ናፈቀኝ ሁሉ ነገርሽ ከዚራ የዛፉ ጥላ ድሬ መጋላ ድሬ ድሬ ወይ መጋላ ኮታ ኮታ ወይ ጅንገላ ድሬ ድሬ ወይ መጋላ ኮታ ኮታ ወይ ጅንገላ
jaalala koo hiriya tubeenuun galla koo ansi malee ansi malee maalan qaba koo yaaleensa koo agartutu harka nagabii koo riiga murree wal dhuungalee wajjin galla koo. Mari mari mari.
ቁልቢ ደጁን ልሳለም ብሎ ከመሃል ሸገር በድንገት ኮብልሎ ባዳሪው ሄዶ ድሬ ሲገባ ትዝታው የአዲስ አበባ አምላክ ያስብሽ በቸርነቱ ከአመት እስከ አመት በቀን በሌሊቱ በሰላም ውሎ በሰላም ይንጋ ሰውሮሽ ከክፉ አደጋ የድሬ ሰው የሐረርጌ ለእኔ እኮ ነው ወግ ማረጌ ለሳቅ እንጂ ለጨዋታ ቦታም የለው ላሉባልታ ከድሬና ከሐረር ሰው ፍቅር ራሱ ፍቅር ያዘው ደግ መዳፍ በደግ እጁ አይዘጋም በሩ ደጁ አወይ ከዚራ ወይ ሐረሬ አማን በዲችኩ ይላል አደሬ ኡመተ ፈናን ኡመተ ቀሽቲ የልጅሽ ናፍቆት ይውጣልሽ እስቲ Hotti yana dirree galla bashannanna koo.
ገላ ገላ ሆሆ ወጅን ገላ ሆ Ijoollee dirree jalaladha namatti tolu koo.
ገላ ገላ ሆሆ ወጅን ገላ ሆ ወይ ድሬ ወይ ድሬ ድሬ ወይ ድሬ ድሬ መጋላ ድሬ መጋላ ናፈቀኝ ሁሉ ነገርሽ ከዚራ የዛፉ ጥላ ድሬ መጋላ ድሬ ድሬ ወይ መጋላ ኮታ ኮታ ወይ ጅንገላ ድሬ ድሬ ወይ መጋላ ኮታ ኮታ ወይ ጅንገላ
Komme komme komme galla yana yana koo. Mee komme koo dirree dhawaa galla galla koo. Mee jalalaan hasir biru shigoyye bunaa koo. Inta banaa in sirbina sirbaaf rankaloo koo. Mari mari mari.
ሸንኮሬ ሀቦ አባይ አደዬ ኡማና ሆዮ እነማምዬ የጋራ ጸሎት የጋራ ምርጃ ያሞላል ያሳካል ሀጃ እንዲያ እንደ ደራሽ እንዲያ እንደ ወንዙ ፍቅር ይሸመታል ድሬ ከነጓዙ ፍቅር ያለ ገንዘብ ፍቅር ያለ ዋጋ ድሬ ላይ ሸምተ ግባ የድሬ ሰው የሐረርጌ ለእኔ እኮ ነው ወግ ማረጌ ለሳቅ እንጂ ለጨዋታ ቦታም የለው ላሉባልታ ከድሬና ከሐረር ሰው ፍቅር ራሱ ፍቅር ያዘው ደግ መዳፍ በደግ እጁ አይዘጋም በሩ ደጁ ከተራ መውሊድ ገናና ሸዋል ይደምቃል ሐረር ድሬ ላይ ሲውል ኡመተ ፈናን ኡመተ ገሽቲ የልጅሽ ናፍቆት ይውጣልሽ እስቲ Hotti yana dirree galla bashannanna koo.
ገላ ገላ ሆሆ
jalaladha namatti tolu koo.